ሄሎ ጤና ይስጥልኝ። ከአምቡላንስ ጋር ነው የምንደርሰው? ሄሎ አይ ልጅ ታማብኝ ነው ቶሎ ድረስልኝ።
አምቡላንስ የእውነት ፈልጋችሁ ካልሆነ አምቡላንሱን ለሚፈልገው ሰው መስመር አይ አትያዙ አይደለም አይ ቆ- አ- እንትኑ ላይ ነኝ
እ?
በእናትሽ ልጅ ታማብኝ ነው ቶሎ ድረስልኝ የት አካባቢ ናችሁ?
እ የት አካባቢ ነው? እኛ እኮ የሕክምና አገልግሎት ሳይሆን የአምቡላንስ አገልግሎት ነው የምንሰጠው።
እኮ በእናትሽ ድረስ ታማብኛለች።
እኮ ከ- የት አካባቢ ነው ያላችሁት?
አዲስ ገበያ አዲሱ ገበያ የት ነው የምትሄዱት?
እንዴ አታውቂውም? እንደ አዲስ አበባ ውስጥ ነኝ አላልሽኝም እንዴ? ምን ሆነሽ ነው?